ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃ ኢትዮጵያ ነው የምደውለው። ደንበኛችን ደውለው ነበር፣ አዎ ደውዬ ነበር። አሁን ተቋረጠ። የት አካባቢ ነው የሚገኘው ቤቶት?
ተፍኪ ተፍኪ ተፍኪ።
እሺ ደንበኛችን እ፣ ቅድም እንደነገሩኝ ከሆነ ዘቢዳር ነበር አይደለ? በርሜል- አዎ ዘብድር ነበረ ያን የሚጠቀመው ዘብ- ዘብደር ነበረ። ሶስት ተቀይሮልኝ ነበረ ቀሪ ነበረ። እኔ ደግሞ ሶስት በርሜል ማለት ነው የሚጠቀመው ድራፍት ብዙ ነው። አሁን ግራ አስገባኝ ነው ተ- መጠቀሚያ የለኝም በርሜል ስለሌለኝ ነው አልተቀይር የለኝም አለ ምን ያህል በርሜል እ?
ነው የወሰደው?
ሶ አንድ ሶስት በርሜል አለ ይቀራለ የዘበደር ማለት ነው
እሺ ስለዚህ እ፣ ሶስት በርሜል ነው የፈለጉት።
አይደለም የዘበደር ዘበደር የሚቀይርልኝ ነው ዘቢደር በፊቱ ማለት ነው ገብቶሻል